ጤና ይስጥልኝ አዳማ ትሬዲንግ እባክዎ ምን ላድርግዎ?
ሲሳይ ነበርኩ እና application ኡ አልከፍት አለኝ።
ምን አልከኝ? ይቅርታ አፕሊኬሽኑ አልከፍት አለኝ።
የምን በም- ማል- ማን አልከኝ ስምህን? ይቅርታ ሲሳይ ሲሳይ ምንድን ነው የሚልህ ስትከፍተው?
ምንም በቃ እኔ በ Xender ነበር የላከልኝ
በዚህ እና ርዕስ እ?
ከቻልክ ብታወርደው ጥሩ ነው።
ከ Play Store ላይ ይኖራል።
አዎ Play Store ላይ አዳማ ትሪፕ ስትል አዳማ driver trip የሚል አለ። እሱን install ብታደርገው more ይሻላል። እንደዚህ እሺ እሺ እሺ እሺ መልካም